ጤና ይስጥልን። ዋሽንግተን የሕክምና ማዕከል
ሰላም ነው ሰላም፣ እግዚአብሔር ይመስገን።
አለ ከመሌሊት ሆስፒታል ነው።
እሺ፣ እሺ፣ ምን ልርዳዎት?
CT scan ፈልገን ነበረ።
አለን፣ አለን፣ without contrast brain brain አለ።
CT scan።
አለን።
okay ስንት ነው?
brain ነው ያሉኝ።
አዎ brain CT scan ሁለት ሺህ ሰባት እ?
መቶ ሁለት ሺ ሰባት መቶ አዎ፣
okay። አሁን ይደርሳል። አሁን አዎ፣ እንላክለት አምቡላንስ።
አዎ እሺ፣ ቆይ እስኪ በቃ ሀይ ከቤተሰብ ጋር ታውራለች ትደውላለች ታውራለች።